ሄሎ ሄሎ ጤና ይስጥልኝ ሲያ ፈርኒቸር አ ከዊፕላስ solution ድርጅት ነበር የምደውልልዎት።
እሺ እ ከዚህ በፊት ዊፕላስ solution provider የሚለው መተግበሪያችን ላይ አገልግሎት ለመስጠት ተመዝግበው ነበር።
እሺ አስታወሱ? ከወራት በፊት።
አ አ እሺ አሁን ላይ ስራ ስለጀመርን አ ኦንላይን ላይ በመሆን አ ከደንበኞች ጋር መገናኘት እና አገልግሎቱን መስጠት ይችላሉ። በነፃ ማለት ነው። ምንም አይነት ክፍያ አንቀበልም።
okay እሺ እና በተጨማሪም ደግሞ ዊፕላስ solution user የምትልም application አለችን። ተጠቃሚዎቹ የሚያወርዷት ያ ያንን በማውረድ ደግሞ በመመዝገብ ድርጅቱን profile ማየት ይችላሉ እዛ ላይ። በተጨማሪም ደግሞ ከአርባ አራት በላይ አገልግሎቶች የ transportation አገልግሎት ጨምሮ አለ። እሱንም እንዲጠቀሙ እንጋብዞታለን።
እሺ በጣም አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን ይሁንልዎት።